ሄሎ ሰለሞን አቤት አቤት ልደታ ወጧል አይደል ዛሬ?
አዎ አዎ ማን ነበር ያወጣ? የሀይለ ልዑልን
ልደታ እም ልደታ እንትን አዲስ ሹፌር ነው ነጋ የሚባል ልጅ ነው ማን የሚባል ረዳቱ ነጋ ነው የሚባለው ነጋ ነው የሚባለው?
አ ምሳሌ ክልስተሽ እ
እሺ ያሺ እሺ 0918 እሺ
እ 5979 ሀምሳ ዘጠኝ ሰባ ዘጠኝ 5979 18 አስራ ስምንት አ እሺ እሺ ቴንኪው ቸገር